hello hello
አቤት ጤና ይስጥልኝ
አውሬትልን ሰላም ነው
ደህና እግዚአብሔር እ፣ ይመስገን።
ነጻነት security guard service ነው አ እሺ እኔ ከዊፕላስ ሶሉሽን ነው የደወልኩት
እሺ እ፣ ባለፈ link ልኬሎት ነበር እና አ እሱን ተመዘገባችሁ
አልተመዘገብንም። እስኪ አሁን አሁን ልሞክረው እስኪ እሺ ምንም አልተመዘገብን ነበር። ቁጭ አላልኩም ቢሮ ሰሞኑን okay okay እንደዛ ነው።
እሺ አሁን ቢሮ ነኝ ያዋለሁ።
እሺ እሺ ዊፕላስ ሶሉሽን provider የሚል application ነው link ልከናል በ normal text ማለት ነው
እስኪ ቆይ ልፈልገውና እም፣
እንትን እላለሁ።
እሺ ጥያቄና አስተያየት ድጋፍ ካለ ከፈለኩ በዚህ ስልክ ፈልግ እደውላለሁ።
እሺ ወይም ደግሞ link በተላከሎት ቅ- ቁጥር እ፣ ይደውሉና ይጠይቁ።
መልካም እሺ እሺ፣ እሺ፣ መልካም ቀን። እሺ።
እሺ እኔ